ጤና ይስጥልኝ ማን ይባላል?
ሰላም ነው። hello ጤና ይስጥልኝ።
አይሰማም ወይ?
ይሰማል አባት።
የሆነ long base አይቼ ነበረ። ዋጋው ማወቅ እንችላለን?
long base አለን።
ስንት ሞዴል ነው?
ሁለት ሺህ ሰባት
ስንት ነው የሚባለው ዋጋው?
አራት ነጥብ አምስት
ባንክ አለ?
ባንክ ይወጣለታል።
በቃ የት ነበረ እናንተ አካባቢ?
መስቀል ፍላወር እንገኛለን።
በቃ እሺ፣ ሲመጡ ይደውሉልን።
thank you።
እሺ